ደህና ስልኝ አይ ቴሌግራም ልኬላት ነበርና አይታቷለች። ስልክ ቁጥር ላክልኝ ላይ ነበር።
ማን ነው የሚለው የቴሌግራም ስሞት?
ቢቢ ላቭ ነው የሚለው። ልኬው ነበርና ስልክ ላክልኝ ላይ ነበረ።
ቢቢ ላብ ነው ያሉት።
አዎ ترى انا اللي راح اصدر ترى انا اللي راح اطلع ولا عندي واحده قلد ما انا የትኛው ነው?
አይ እንትን ልኬላት ነበረ ዊዝድሮ አድርጌ ነበርና
እም፣ ስክሪንሾት አድርጌ ላክልኝ ላይ ልኬላት ነበርና ከዛ ተልኳል ወደ ዋሊት ምናምን ላይ ቼክ ሳደርገው አልገባም። ከዛ ስልክ ላክልኝ ድጋሚ አለችና ስልክ ልኬላት ነበር።
የትኛው ብር ነው ግን?
አራት ሺህ አመት የሚለው withdraw የሚለው አለ አይደለ? በመሀል አልገባለሁትም ወደ wallet ተመልሶልታል ብለህ ልከናል።
ልከ ነበር ግን አልገባም wallet ላይ
እሺ አሳልፌለታለሁ።
እሺ እሺ